ሄሎ
ሄሎ፣ ጤና ይስጥልኝ።
አ ሰላም ነው እግዚአብሔር ይመስገን።
እም፣ አለን ከቴሌ ብር አጋጣሚ ወደ ቤት account ሄሎ እሺ፣ እየሰማሁ ነው።
አስተል- አስተላልፌ ነበረ
እሺ፣
ለመጫወት ሲፈልግ balance ኡን ሊያሳኝ አልቻለም አጋ- እና
ወ- ወዴት ነው ያስገቡት? ወደ ቤት ቤት ቤ- ቤታ ቤቲካ account
ቴሌግራም ላይ ላኩልን።